Hello Hello
አቤት
ሰላም።
ትኬት ትኬት ለማስለቀቅ ነበር እሺ cashier ኮዱ ንገረኝ።
አስራ ሶስት አስራ ሶስት ሀያ ሰባት ሀያ ሰባት
ሰላሳ አምስት ሰላሳ አምስት ሀያ አንድ ሀያ አንድ አራት ጨዋታ ቀይ በርቶብሃል።
እሺ እሺ እናመሰግናለን እሺ